እሱን እንጂ እኮ ቢሰራማ ምንም እኮ
ሄሎ ሄሎ ወይ ወይ ተሪ ሰላም ነህ?
እንዴት አደርሽ?
አለሁልህ።
አለን።
በእናትህ እረሳሁ የሆነ ነገር።
እሺ ዛሬ ይሄ ለሚቀጥለው ሳምንት ስብሰባ እህ፣ አንድ የእንግሊዘኛ እዚህ ቃለ ጉባኤም የሚይዝ የሚዘግብ ምናምን ሰው ይፈልጋሉ እህ፣ እና already ገብተዋል ከ South Africa።
እህ።
ስብሰባ አሁን አራት ሰዓት አለ።
መቼ አሁን
ቆይ፣ ምን ምንድን ነው የሚፈለገው?
አንድ ባለሙያ እስራኤል ቢሆን ቀልጠፍ ይላል፣ ግን አንተ እሺ።
ምረጥ።
አይሁን ችግር የለውም እስራኤል ይሆናል እኮ አዎ፣ እ፣ አንቺ ጋር ይምጣ።
አሁን አሁን አሁን በቃ ቆይ እንዲያርግልኝ እኔም እደውልለታለሁ። ትንሽ ራሴን አሞኛልና እሺ
አንቺም ደውይለት፣ እኔ ደውልዬ እሺ፣ እነግረዋለሁ።
እሺ።
አይን ጋር ሂድ ይለዋለሁ እኔ እሺ እሺ እሺ